Hello ሰላም ጤና ይስጥልን ቡሽ ቤት።
አብሮ ይስጥልን። አይ ትላንት withdraw አድርጌ ነበርና እሺ እስካሁን አልገባልኝም።
ስንት ብር ነበር?
አስር
እሺ ቤት ቤት ቁጥሬ ነው።
አዎ
እሺ check ላድርግ ላንድ ይቀጥል። Hello ትንሽ ወይ።
ኔትወርክ እያስቸገረ ነው። ትንሽ ቆይታ ተደውልልኛለህ?
ቆይቼ ልደውል።
አዎ ትንሽ ቆይታ ደውልልኝ።
እሺ።
ኔትወርክ አጥቶት ነው። እሺ